ሰላም ጤና ይስጥልን። ቤት ቤት ቤቲ ነው የምልጃው።
ኧረ እስካሁን ብሩ አልተለቀቀልኝም።
ምን አልከኝ?
ብር አስገብቼ ማለት ነው። መቶ ብር አላ ቤት ቤት ወደ በ- ምን አልከኝ?
ከቴሌ ብር ወደ ቤስት ቤት።
መሴጁን ቴሌግራም ላይ ልከህልናል?
አዎ ማን ልበል?
ተጠቀም። ታኒ ማ
ታኒ
ሳሚ
ታኒ ቢሳኒ
ሳሚ ነው ያልከኝ? አ?
ታኒ ታኒ S I N I
ሳሚ S I N I አዎ
ዊዝ ሳኒ የሚለው ነው።
አዎማ
እሺ አይ፣ ይኸውልህ እኛ እኮ message ኡን ስትልኩልን ለቻፓ ነው የምናሳውቅላችሁ። እነሱ approve ካላደረጉት አይገባም። የእነሱ መልስ ስናገኝ እዛው ቴሌግራም ላይ እናሳውቅሃለን።
እና መች ነው የሚገባው? ቆይ ታዲያ ይኸው እያሳወቅን ነው እኛ፣ እነሱም እየመለሱ ነው። ብዙ transaction ስላለ ነው ታገሰንና እነግርሃለን። ቴሌግራም ላይ በጣም ይቅርታ ስለዘገየ